ሄሎ ጤና ይስጥልኝ ድል ገበያ ሄሎ ሄሎ
ሄሎ
አቤት ጤና ይስጥልኝ ድል ገበያ ምድር ታዘዝ ይሰማል ይሰማል? ሱሪ
እሺ ኮዱን ይነግሩኛል ማዘዝ የፈለጉትን ሱሪ
ወደ አንድ ሺህ አንድ መቶ እሺ አንድ ሺ አንድ ሀምሳ ዋጋው መቶ ሀምሳ ብር የት አካባቢ ነው የሚገኙት
ጃጃ
ምን አሉኝ
ጃጃ
እሺ ስሞ- ስሞትም አልበል
ጌታቸው
ጌታቸው ማ
ደርቤ
ጌታቸው ደርቤ እሺ ሌላ ማዘዝ የሚፈልጉት ነገር አለ ከሱሪው ውጪ ሱሪውን ነገር
እሺ ጌታቸው ደርቤ ነው ያሉኝ እሺ ስለዚህ ዋጋው አንድ ሺ አንድ መቶ ሀምሳ ብር ነው ያዩት
ባስኬት
እሺ ስለዚህም እኛ መልሰን ደውለን እናሳውቆታለን ያሉበት